hello፣ ጤና ይስጥልን ቤስት ቤት
አለን አልሐምዱሊላህ። አንድ ጨዋታ ነው ያጣሁት። ምንም ቦነስም አልሰጠኝም።
ትኬት
እም፣ አንዴ ጠብቀኝ። እሺ
okay።
ጤና ይስጥልን ቤስት ቤት ቤቲ ነው የምንረዳው።
አንድ ጨዋታ ነው ያጣሁት። ቦነስም አልሰጠኝም።
cashier code ኡን ንገረኝ።
ዘጠና አምስት እሺ
ሀያ አምስት
ስንት ስንት?
አሀ cashier code አዎ
አስራ ሶስት አስራ ሶስት
ሀምሳ ሶስት እሺ
ሰባ ስድስት እሺ
ዜሮ አንድ
አዎ ለምን መሰለክ አ፣ total odd ኡ ለወጣበት ጨዋታ ሲካፈል ከሀያ በታች ይሆናል። እሺ ለዛ ነው
ከስንት በታች ከሀያ በታች ከሆነ ተመላሽ አይኖረውም።
ምኑ ነው? ከሀያ በታች እ
ከሀያ በታች እም፣ አልገባኝም።
ይኸውልህ total odd አለ አይደለ? ሀያ ሰባት ነጥብ ዜሮ ስድስት የሚለው አ፣ ከዛ ደግሞ የወደቀበት ጨዋታ አለ
አ፣ ሁለት ነጥብ ዜሮ ሁለት odd የያዘ ማለት ነው።
እም፣ እሱን ለ total odd ውስጥ ታካፍለው ከሀያ በታች ነው የሚሆነው።
ነው።
ስለዚህ የለውም።
እሺ እሺ እሺ መልካም እሺ